የሚያስፈልገው ብዙ አለ ደጁን ግቢውን ካዝናውን ቤቱን ከሞላው ቁሳቁስ የሕይወት ምንጩ መገኛው በመጀመሪያ ኢየሱስ በመጀመሪያ ኢየሱስ ከሁሉ በፊት ኢየሱስ ከክብር በላይ ኢየሱስ ከሀብት በፊት ኢየሱስ ለመኖር ምክንያት የሆነው ቅድሚያ የሚሰጠው ዋና የሚለው እያንዳንዱ ሰው በሕይወቱ የሚያስበልጠው አንዳለው የሌላውን ሰው አላውቅም ሄጄ አልጠይቅም ማብራሪያ ሕይወቴ መረ ለእኔ ግን ኢየሱስ በመጀመሪያ በመጀመሪያ ኢየሱስ ከሀብት በፊት ኢየሱስ ከዝናም በላይ ኢየሱስ ከእውቅናም በፊት ኢየሱስ የዚህ ዓለም ሀብቱ ንብረቱ ወርቅ አልማዝ ብሩ ዕንቁ በልጦ ቅድሚያና ይውሰድ ከኢየሱስ ከሕይወት ምንጩ ተመርጦ ድሎት ከሞላው ልቅ ሕይወት ከዘላለም ሞት ከኩነኔ ለምርጫ ማይቀርብ ለድርድር በመጀመሪያ መዳኔ በመጀመሪያ መዳኔ ከሀብት በፊት መዳኔ ከንብረት በላይ መዳኔ ከእውቅናም በፊት መዳኔ ሰው ያገነነው ያላቀው ዝናን እውቅናን ያገኘ ኢየሱስን ግን የጣለ ከሰው ሁሉ ይልቅ ተሞኘ የነገር ሁሉ መደምደሚያ የእድገት የስኬት ልኬት የመኖርን ጣም የሚሰጥ ኢየሱስ ነው እውነት ሕይወት ብዙ ቢሰበስብ ሰው ዓለምን ወዶ ኢየሱስ ከሌለው ሁሉም ነገር ባዶ ሀብትን ከሚያካብት ተጎድቶ ሕይወቱ ኢየሱስ ያለበት ይበቃል ጥቂቱ በመጀመሪያ ኢየሱስ ከሀብት በፊት ኢየሱስ ከዝናም በላይ ኢየሱስ ከእውቅናም በፊት ኢየሱስ ለጠፊው ዓለም የለኝም የይገባኛል ጥያቄ ላንፈላለግ ተቆራርጠን ወጥቻለሁኝ ለቅቄ የፈርዖንን ንግስና የክብር ግብዣ ሁሉ ንቄ በመጀመሪያ ኢየሱስን በልቤ ጻፍኩት አድምቄ ዓለም ለራሷ ሰው አዳልታ ብትሰፍርም ኢየሱስን ብዬ አልጎድልም አልከስርም የማያንስ የሚተርፍ የሚበዛ ኑሮ ኢየሱስ ሰጥቶኛል ከመዳን ጋር አብሮ በመጀመሪያ መዳኔ ከሀብት በፊት መዳኔ ከዝናም በላይ መዳኔ ከእውቅናም በፊት መዳኔ ኢየሱስን ጌታዬ ብሎ የተከተለው ሁሉን ጥሎ የጻድቅ ሰው ብድራቱ በሰማይ ነው ሽልማቱ ኢየሱስን አምላኬ ብሎ የተከተለው ሁሉን ጥሎ የጻድቅ ሰው ብድራቱ በሰማይ ነው ሽልማቱ። መጀመሪያ ኢየሱስ ከሀብት በፊት ኢየሱስ